የምኖርሽ ጽብቄኔ ክትልንገርሽ መውደሽማ ነው ባገርሽ የፍቅርን ኩታ ስትሽው ከአገር ልጅ ጋር አለበሽ ሰው የሸመነውን ተቀምጠሽ ስታይ ቀረሽ አለ ኩታን አንቺ አገር በታይ አቦን ይሄን መላ እንዲያው ምን በላቸው የቋጦ ሲያጓጓሽ እጅሽን እያጣሽ ስሚኝ አንቺን ደማም የወንድ ልጅ ምንም ቢሆን በያሽው በኩራት ነው እንጂ የራስሽ ይበቃሻል ተየሰው ጋቢ ከሆነ ቢያጣ እንዳትሆኝ ስደራርቢ ወዳጅ ላይ ማረፉን ሲፈልግ ዓይንሽ ሸጋው ያገርሽ ልጅ አለ ከጎንሽ ባዳማ ባዳለው ቶሎ ይጠቅምሻል እንደ ጓሮ አገዳ በቶ ይጥልሻል እንደ ጓሮ አገዳ በቶ ይጥልሻል እንደ ጓሮ አገዳ በቶ ይጥልሻል አንቺኔ ደማይ ደማማይ ስጠራሽ ብቃቴ አንቺኔ ደማይ ደማማይ ስጠራሽ ብቃቴ በቀን ማለትሽ እንዲበጅ ከሆነም አርጊው ከአገር ልጅ የሚያምር ቢመስልም ለሰው ምንጊዜም ባዳ ባዳ ነው። ልንገርሽ ቴቢ ገባሽ ባዳምን ጊዜ ማይረባሽ ሲከፋሽ ፈጥኖ የሚደርሰው ጥሎ ማይጥልሽ አገሪስ የቀየ ጥቁር የጠይሞ የመልከ ቀናው የደማሙ የማራኪው ሰው ያበሻው እንዲያው ምን ይሆን ማስረሻ ሳይጠፋ ኩታውን ሰርቶ የሚለብሰው ቁጭት ሆነው እንጂ አንቺ የሚለብሰው በራስ መቻል ጣጣ በሰው መሆን ሰበብ በራፍ ያትለውጪው ያገርሽኝ ጥበብ ስሚኝ አንቺን ደማም የወንዜ ልጅ ምንም ቢሆን በያሽው መኩራት ነው እንጂ የራስሽ ይበቃሻል ተየሰው ጋቢ ከሁለት ያጣዳቶኝ ስደራርቢ ዳመናው እንደ ጥጥ አምሮ ቢታይሽም ሊጥልብሽ እንጂ ባዘቱ አይሆንሽም በምኞት ተሻግሮ ሰማይ መንደር ምንድነው በተስፋ ቁም ዘግኖ ማደር ምንድነው በተስፋ ቁም ዘግኖ ማደር ምንድነው በተስፋ ቁም ዘግኖ